ጤና ይስጥልኝ ዶንኪ ቲዩብ። hello
ሰላም ነው።
እግዚአብሔር ይመስገን።
ለ stand up comedy ለመመዝገብ ነበር።
እሺ ይቻላል።
ሁለት ሰው ማን ልበል? ስምህ?
አሸናፊ ስም ስም ስም።
አሸናፊ
እሺ እሺ። በምን አይነት ምር- አሸናፊማ?
አሸናፊ በለጠ። ለሁለት ሰው ለሁለት ሰው ነው።
እሺ ችግር የለም። ሁለት ትኬት መውሰድ ይቻላል። በምን አይነት መልኩ ነው መታደም የፈለከው?
normal
እሺ ስልክ ልውሰድ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ አንድ ዜሮ አንድ ሀያ ዘጠኝ ሀያ ዘጠኝ
ዘጠና ዘጠኝ ዜሮ ሁለት ሰላሳ ዘጠኝ ዜሮ ሁለት አይ ሀያ ዘጠኝ ዜሮ ሁለት
እሺ ሀያ ዘጠኝ ዜሮ ሁለት እሺ
ምንድን ነው እሺ ማረግ?
ሌላ የምረዳ ነገር አለ?
okay like ከዛ በኋላ ምንድን ነው እዛ ነው የምንመጣው ወይስ እ እንትን አለ ቴሌግራም ነው ዩቲዩብ ላይ እም፣ እንትን እ link አለ የአሁን የእጹብ ድንቅ ልጆች የተለቀቀው አለ አይደለ?
አ
እዛ ላይ link አለ description ላይ እና comment መጀመሪያ ላይ እም፣ link አለ። link ኡ ላይ link ኡን ስትጫነው እንትን ታገኛለህ። account አለ ቢኒያም መለሰ የሚል አካውንት
ኦኬ፣ so በሱ ከፍለ እሱን screenshot አድርገህ መምጣት ትችላለህ።
እሺ፣ እሺ።
እሺ